ያሰርሽው ማተብሽን ያሰርሽው ማተብሽን እንደምን ተሳነሽ መተፈቃለሽን መተፈቃለሽን ተጨንቀው ታጠበው በእምነት የቀነቡት በእምነት የቀነቡት እንዴት ቃል ይፈርሳል እንዳው ባንዴ ሌሊት እንዳው ባንዴ ሌሊት እንዳለሽ ስለሽ እኔ በቁም ነገር ምነው ተንሸራተትሽ እንደተማዘር በጃንጅ ጓንሽና በይተየጉዞ ነው እኔም አምላክ አለኝ የማምነው በሱ ነው በጃንጅ ጓንሽና በይተየጉዞ ነው ለእኔም አምላክ አለኝ የማምነው በሱ ነው እኔ ባንቺ አልፈርድም በጊዜው ነው እንጂ እኔ ባንቺ አልፈርድም በጊዜው ነው እንጂ እንዴት ባንዲ ጀንበር ይካዳል ወዳጄ እንዴት ባንዲ ጀንበር ይካዳል ወዳጄ የሌላው ሲሞላ የኔ ጎደለ የሌላው ሲሞላ የኔ ጎደለ ዘንድሮስ ባሰብኝ ልቤ ኮበለለ ዘንድሮስ ባሰብኝ ልቤ ኮበለለ እኔ ባንቺ አልፈርድም በገዛው ነው እንጂ እኔ ባንቺ አልፈርድም በገዛው ነው እንጂ እንዴት ባንዴ ጀንበር ይካዳል ወዳጄ እንዴት ባንዴ ጀንበር ይካዳል ወዳጄ የሌላው ሲሞላ የኔ የጎደለ የሌላው ሲሞላ የኔ የጎደለ ዘንድሮስ ባሰብኝ ልቤ ኮበለለ ዘንድሮስ ባሰብኝ ልቤ ኮበለለ ያሳዝናል ጊዜው ያሳዝናል ያሳዝናል ቀኑም ያሳዝናል ዘመኑ ቃሌ ሲፈርስ ታዲያ ምን ይባላል ጊዜው ያሳዝናል ጊዜው ያሳዝናል ያሳዝናል ቀኑም ያሳዝናል አይዞህ ቃሌ ሲፈርስ ሻላ ታዲያ ምን ይባላል ጊዜው ያሳዝናል ሰው በሰው ሲለወጥ እያጣላ ወቅቱ እያጣላ ወቅቱ ስንቱን ጉድ አሳየ ኖሮ መስታወቱ ኖሮ መስታወቱ ማር በቀመስኩበት አማረው ከንፈሬ በአማረው ከንፈሬ መሬቱን በላሁት ወይ አለማፈሬ ወይ አለማፈሬ መለሽ አልነበረ ቃልሽ ላትረሽ ምነው ተረት ተረቴን ባይከባለሽ ምንም ብጠነቀቃቴ ባይናገር እድል የሆነና ሀያጣኝ ነገር ዘንድሮ ችግርን ለንፋስ ነገር ዘንድሮ
ነው።